Hello hello፣ አሎ አቤት።
ተደውሎ ነበር በዚህ በ- አሁን በደወልሽ ቁጥር ነው የደወለ?
አ አ አሁን በደወልሽ ቁጥር ነበር የደወለ?
አዎ
እሺ፣ እ፣ ከገበያ ኤክስ ነበር የደወለልሽ?
ምን ከገበያ ኤክስ ነበር የደወለልሽ?
እሺ
ከዚህ በፊት በእኛ ሽያጭ ሰራተኞች አማካኝነት የኮንስትራክሽን እቃውን ለመሸጥ የኛ መተግበሪያ ላይ ተመዝግበው ነበረ።
መች
ትንሽ ቆየት ብሏል።
Okay እና እንዴት ይሆናል ነው እንዴት ነው application አውርደው ተብሎ የተገበያዩበት ነው ወይ የሚለውን ለማወቅ ነበር የደወልነው።
ግን በደንብ እየተሰማኝ አይደለም። የሆነ እንትን አለ አንቺ ጋር ብዙ አይሰማም ድምፅ
አሁንስ
ያስተጋባል ማለት ነው። የሆነ ቦታ ነው ያለሽው እንጃ እያስ- እያስተጋባ ስለሆነ በደንብ እየተሰማኝ አይደለም።
እሺ፣ እሺ፣ መቼ እደውላለሁ?